hello ሰላም አቤት።
ጤና ይስጥልን ጌታ ሰጠኝ።
አቤት እሺ ከ We Plus ነበር የሚደውለው የእኛን application አውርደው ነበር።
እ ከምን ዊ ፕላስ አ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
አይ ያው እኔ እንዲሁ ለእንትን ነበር ለመጠቀም አ ግን የተመዘገቡት አሽከርካሪዎቻችን የሚመዘገቡበት ላይ ስለሆነ እ We Plus Solution User የምትላለች እዛው Play Store ላይ አ እሷን አውርደው register እንዲያደርጉና እዛው ላይ አገልግሎቶቻችንን እንዲያዩ ከሶስት መቶ ሀምሳ በላይ game ኦች አሉ እንዲጫወቱና አሸናፊ የምታደርግ referral code አለች እሺ እሷን ለጓደኞቹ እንዲያጋሩ We እሺ Plus Solution User የምትለዋን አውርደው እዛች ላይ ይመዝገቡ።
እሺ እሺ እሺ አመሰግናለሁ። መልካም ቀን።
እሺ እኛም እናመሰግናለን።
እሺ።
እ